ምናምን ያለች ቢሉ
hello hello ከዋሽንግተን ነው።
እሺ እሺ እንትኑ CT scan ኑ with contrast ነው without contrast የሚለው ዋጋቸው ስለሚለያይ ነው።
እሺ ቆይ አረጋግጥ።
contrast contrast እሺ with contrast ከሆነ ሶ- ሶስት ሺ ስልሳ ላይ አራት ሺ ዘጠኝ መቶ ደምሩበት እንደዛ ነው ዋጋው።
አራት አምን ሁለቱ
chest CT scan with contrast ከሆነ ሶስት ሺ እ።
ስልሳ ሲደመር አራት ሺ ዘጠኝ መቶ ማለት ነው።
ወደ ስምንት ሺህ አ ወደ ስምንት ሺህ yeah ወደ ስምንት ሺ የሚጠጋ
አ እሺ እሺ እሺ እሺ